ቴሌብር አቤት እሺ ቤተሰብ የሆነ ኦርደር ነበር እና ካምሩን እንትን እያሉ አላወጣልንም። ስፔሻል ሸዋርማ ነበር።
ከየት ከአእምሮኝ ነው አዎ አልደረሰም።
አዎ እንትን ብሎ እኔም አለው ሌላም ድራይቨር አለ እንደዚህ ስፔሻል አልደረሰላቸውም መሰለኝ። ስፔሻሉ ልንገርሽ ኦርደር ነበራለን ንገረኛ።
የእኔ ሀያ አምስት ሰማንያ ዘጠኝ
ሀያ ዘጠኝ ነው ሀያ አምስት ሰማንያ ዘጠኝ
ሰማንያ ዘጠኝ ሌላኛውስ እሺ ሀያ ስድስት ሀያ ሰባት
ሀያ ስድስት ሀያ ሰባት ሁለት ነው አይደለ?
አ- አለ ሌላም ግን ያው እሱ አሁን የገባ ነው ግን ምንም እ፣ ጠብቁን ነው የሚሉት እ፣ ምንም ገና ነው መሰለኝ።
እስኪ አንዴ ለብጥ ሰማንያ ዘጠኝ እና ሀያ ስድስት ሀያ ሰባት ነው።
አ፣
እሺ በቃ እናወራቸዋለን።
እሺ